ጤና ይስጥልኝ በስቤት ቤቲ ነው የምንረዳው።
ቤት እንዴት ነሽ? ተስፋ አለ እንዴ?
ተስፋ የለም።
ጄሪስ ጀሪም አልገባችም። ብሩክ አለ ላገናኘህ?
አዎ ብሩክን እንዲያው ፈልጌያለሁ።
ማን ልበለው?
ብሩክ አረካብ ያቀ እሺ ብሩክ
ሄሎ ሄሎ
ሄሎ ወይ ብራ ሰላም ነዋ። እንዴት አደርክ?
አለ ወንድሜ እንዴት ነህ?
አለን እግዚአብሔር ይመስገን። ምን ልታዘዝ?
እ፣ ትላንት ኳስ ተስፋ እኮ አላክልኝ።
የስፖርቱ አዎ
እሺ፣ ቆይ ይከፈትልሃል ዛሬ። okay፣ ስላልተከፈተ ነው።
okay፣ እየጠበቅኩ ነው። እዛ ካስተማር አስጨነቀኝና አ
አሁን ዛሬ ልጁ ገጠር አዘነዋል እኮ አዘንልሃል። መጠበቅ ብቻ ነው። እኛ አይደለንም create የምናደርገው ለዛ ነው።
እዛ ነው አ
አን ይቆያል ዛሬ።
የ- በቃ ናቲ ሲገባ ይከፍትልሃል።
እሺ፣ እሺ እም።
ብራሽ እሺ፣ እሺ።